hello አቤት
hello አቤት
ሰላም ደውለውልኝ ነበር
እ ይቅርታ ብዙ ስልኮችን እየደወልኩ ነበር ስሞትም አለ
ሮቤል
ብዙ ስልክ እየደወልኩ ስለነበረ ብዙ ስሞትን ይነግሩኛል ሮቤል እባላለሁ ኦ ሮቤል okay እ?
ሮቤል እ፣ ቃላብ እባላለሁ ከዶክና real estate ነው የምደውለው
እ ከዶክና ሪል ስቴት ነው የምደውለው ቃላብ እባላለሁ